Hello ጤና ይስጥልኝ ዶክተር
ወጌሻ ወይ ድምፅ መማር ነበር።
OK ይቻላል። እሺ በአካል ነው በኦንላይን መማር የፈለጉት?
በአካል
OK እሺ ኮርሱ የሶስት ወር ኮርስ ነው። በሳምንት ውስጥ ስለሚሰጠ ሰኞ ዓርብ ታሳሳሉ እስከ አምስት ሰዓት አይሰማኝም። ይሰማኝ አይደለም።
አይሰማም።
አሁን ይቻላል።
እሺ ኮርስ የሶስት ወር ኮርስ ነው። በሳምንት ውስጥ ስለሚሰጠ ሰኞ ዓርብ እስከ አምስት ሰዓት ተኩል ሂሮሽማ ሌላ
ሄላ የሚረብሽ ድምፅ አለ።
ምን አሉኝ?
የሚረብሽ ድምፅ አለ።
ኦኬ እኛ ጋር እንግዲህ
ሄላ ሄላ ሄላው
አሁን ይሰማኛል።
ሌላ የተሰማ እሺ፣ ኮርሱ የሶስት ወር ኮርስ ነው። በሳምንት ሶስት ቀን ነው የምትሰጠው። ሰኞ፣ ረቡዕ፣ ዓርብ ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል አያት አካባቢ ተስኩ ሲኒማ ላይ ሀያ credit hour ኦች አሉን። አንድ credit hour ሰባት መቶ ሀምሳ ብር ነው። በአጠቃላይ አስራ ሶስት ሺህ ብር ማለት ነው። እስከ exam ሲያምር ለሚሰጡ ተማሪዎች ልዩ ቅናሽ አለን። ሰባት መቶ ሀምሳ ብር የነበረው አምስት መቶ ብር ሆኖ አስር ሺህ ብር ማለት ነው።
ስንት ነው የሚሆነው?
እስከ የካቲት ሀያ አምስት ድረስ የሚከፈሉ አምስት ሺህ ብር አስር ሺህ ብር
ቀድመን ከከፈልኩኝ አዎ ስሞትም አለበት ማርታማ ከተከለኝ እያወራሽኝ ያለው ነገር እየሰማኝ አይደለም።
አይሰማም አለ አዎ ምንም ድምፅ አይሰማኝም። ያልሽኝ ነገር ትንሽ ትንሽ ይሰማኛል።
ኦኬ ማርታማ ናሉ አንተ ከፈለኝ ስልክ ቁጥር ይነግሩኛል ዜሮ ዘጠኝ
አርባ
እሺ እሺ
አርባ ስምንት አርባ ዘጠኝ
የት አካባቢ ነው
አካባቢ ፈረንሳይ ነው።
ማስታወቂያውን ኬት አይተው
አይሰማማ
ማስታወቂያውን account ኡን እልካለሁ። እሺ አሁን
እ?
account ኡን ነው
አዎ information ኑ የለም። በእንትን ነገር ብትልኪልኝ ያልሽኝ ነገር ብዙም አልተ- አልገባኝም።
information ላኪልኝ ቴሌግራም ላይ በይ።
እ?
እሺ information ላኪልኝ ቴሌግራም ላይ በይ እልክልሻለሁ።
እሺ
አይሰማም። ከጀርባ የሚረብሽ ድምፅ አለ። በቃ አይደለም እነሱ የሚያወሩት አይደለም ውስጥ የሚጮህ